hello hello፣ ሰላም ነው?
ዋሽንግተን ዋሽንግተን አምቡላንስ። hello hello hello፣ አይሰማም?
አሁን ይሰማል።
ምን ልርዳዎት?
እ ከአሰላ ሆስፒታል ነበረ እሺ የሆነ patient ነበረ ወደ አዳማ general MRI ተነስቶ ወደዚህ የሚመለስ ነው። አምቡላንስ እ፣ ምናልባት እ፣ የምትረዷቸው ከሆነ
እሺ፣ አምቡላንስ ክፍል አስተላልፍና እንዴት communicate እንደ ታረቁ ታረጋችኋል።
እሺ፣ አሁን እሺ።
በደወልከው ቁጥር ነው fix የተደረገው። እሺ፣ ቁጥር ትሰጠኛለህ።
አ የራሴን ልስጥሽ እሺ፣ ዜሮ ዘጠኝ አስራ አራት እሺ፣ ሀምሳ እሺ፣ ሀምሳ አንድ ሀያ አራት
ልትገመለት ቆያ እንዴ ዜሮ ዘጠኝ አስራ አራት ሀምሳ ሀምሳ አንድ ሀያ ሀያ አራት አራት አዎ አዎ በቃ አሁን መልሰው እንዲደውሉ አደርጋለሁ።
እሺ፣ አምቡላንስ እሺ።
የሚመለከተው ክፍል እሺ እሺ